ጤና ይስጥልኝ። እኔ ፍቅር ባኮ ምን ነው
ከሁሉ ስፖርት ነው ጉዞ የነበረ በ SantimPay ወደ ቴሌብር አልደረሰኝም።
እሺ፣ ቴሌግራም ላይ ልከውልናል።
አይ no ወደ ቴሌግራም አላኩም።
እሺ፣ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና እ እ ቴሌግራማችን ላይ ላኩልን።
ምን አልሽኝ እናት?
ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
ያልገባሉትን ፎቶን transaction ኡን ነው።
አዎ
OK transaction ኡን ፎቶ አንስቼ ላክልሽ።
አዎ፣ ቴሌግራም ላይ
OK እሺ።
የእኛን የቴሌግራም ቁጥር ያውቁታል?
ኧረ እዛው ላይ ካለ ነው እንጂ አላውቀውም።
የያዙ እሺ፣
እሺ
ዜሮ ዘጠኝ ሰባ ስምንት የዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አመሰግናለሁ።
እሺ
እሺ።